Caffeinated podcast. Wake your mind. Sip that thought. Let it grind. Caffeinated podcast. Pour it in. Press play. Caffeinated podcast. New brew every day.
አቦል አቦል የሆኑ ዜናዎችን በዴልቲ ተዘጋጅቶ በካፍኔድድ ቴክ በኩል ይዘንላችሁ መጥተናል። ማሳሰቢያ፣ እነዚህ የምናጋራቸው ዜናዎች ለመረጃነት እንጂ የፋይናንስ ምክሮች እንዳልሆኑ ለማሳሰብ እንወዳለን።
Caffeinated podcast.
በዚህ ሳምንት ኢትዮ ቴሌኮም teleSign የተባለ መተግበሪያ የለቀቀ ሲሆን ይህ የ digital platform የተዘጋጀው የማንነት ጥበቃና ማረጋገጫ ለኦንላይን አገልግሎቶች የሚያገኙበት ሲሆን ኢትዮጵያ የ digital platform ላይ ወደ ጥሩ ሁኔታ እየሄደ ሲሆን ይህም ለተጠቃሚዎች ጥበቃ ለአገልግሎቶችና እንቅስቃሴዎች ውስጥ እምነት እና ጥበቃ እንዲኖር ያደርጋል። ይህም ለቢዝነሶችና ለፊንቴኮች አስተማማኝ የሆኑ የዲጂታል አገልግሎቶች ቅድሚያ የሚሰጠው አንዱ የኢትዮ ቴሌኮም አገልግሎት ነው። ይህም ኢትዮ ቴሌኮምን ቀዳሚና ቁልፍ ተጫዋች እያደረገ ሲሆን ይህም ኢትዮ ቴሌኮም የኔትወርክ ዝርጋታ ብቻ ሳይሆን ሌሎች አገልግሎቶችን እየሰጠ መሆኑን ዋና ማሳያ ነው።
Caffeinated podcast.
ዳሽን ባንክ ትልቅ እርምጃ የወሰዱ ሲሆን ይህም የ virtual Mastercard በዳሽን super app ላይ የጨመሩ ሲሆን ይህም ኢትዮጵያውያኖች የውጭ ግብይቶችን በቀጥታ ማድረግ የሚችሉበት ነው። ደንበኞችም የተለያዩ ዓለም አቀፍ አገልግሎቶችን በቀላሉ ለመክፈል የሚችሉ ሲሆን ለምሳሌ Amazon፣ Netflix እና ሌሎችም ዓለም አቀፍ የሆኑ የግብይትና አገልግሎቶችን ለመጠቀምና ለመገበያየት በቀላሉ መክፈል የሚችሉበት መንገድ ነው። account ለመክፈትም የፋይዳ መታወቂያቸውን ብቻ በመጠቀም የትኛውም የባንክ ቅርንጫፍ ሳይሄዱ በስልካቸው ብቻ መክፈት የሚችሉ ይሆናል። ይህም የኢትዮጵያ የክፍያ አማራጮች በፍጥነት እያደጉ መሆኑን ያሳያል።
Caffeinated podcast.
የኢትዮጵያ ብሔራዊ ባንክ ህገወጥ የሆኑ የገንዘብ ዝውውሮች ላይ ከባድ የሆነ እገዳ የጣለ ሲሆን ይህም የ financial ስርዓቱን እንደሚያስተካክል ይጠበቃል። የሚተላለፈውን ገንዘብ በተፈቀደላቸው አስተላላፊዎች በመመንዘር ማዕከላዊ ባንኩ ሙስናን ለመቀነስ፣ ግልጽነትን ለመጨመር እንዲሁም ደንበኞች እየተስፋፋ ካለው የ digital finance መታለሎች ለመጠበቅ ይረዳል ተብሏል። ህጎች እየጠበቁ ሲሄዱም እምነትን ለመገንባትና የረጅም ጊዜ የተረጋጋ ዝውውር እንዲኖር ያደርጋል ተብሎ ይጠበቃል።
Caffeinated podcast.
ኢትዮጵያ የብድር መክፈል ስምምነቷን ከቻይና ጋር ያደረገች ሲሆን ቻይናም ለኢትዮጵያ ዋና አበዳሪ እንደነበረች ይታወቃል። ስምምነቱም የኢትዮጵያ ኢኮኖሚ ላይ ትልቅ እፎይታ እንደሚያመጣ ይጠበቃል። ላለፉት ዓመታት ኢትዮጵያ የፋይናንስ ውጥረት ውስጥ የነበረች ሲሆን ይህም በከፍተኛ ብድር፣ የውጭ ምንዛሬ እጥረትና የ economic reform ኦች በመደገፍ የተፈጠረ ነው። ከቻይና ጋር ያለው የብድር ስምምነት ከብድር አከፋፈል ጋር በተገናኘ የተቀያየሩ መንገዶች ያሉ ሲሆን ይህም የሚካሄደው በ G ሀያ መሰረታዊ አሰራሮች መሰረት ነው። ይህም አበዳሪዎችና ተበዳሪዎች የሚከራከሩበትና የወለድ የጊዜያዊ የብድር እፎይታዎችን ለማግኘት እድሎችን ይጨምራል ተብሎ ይጠበቃል። ይህም ያለውን ገንዘብ ለተለያዩ አስፈላጊ ለሆኑ ልማቶች፣ ማህበራዊ አገልግሎቶች እና የኢኮኖሚ ማገገሚያ ፕሮግራሞች ለመጠቀም ይረዳል ተብሎ ይጠበቃል። ይህም ኢትዮጵያን የፋይናንስ መረጋጋት እንዲኖር ያደርጋል።
ለዛሬ ያዝነውን ጨርሰናል። ቀጣይ ሳምንት ከእናንተ ቡና ከእኛ ዜና ይዘን እንገናኛለን። እስከ ሳምንት ቸር እንሰንብት።
Caffeinated. Caffeinated. Caffeinated podcast. We're wide awake today.